ጤና ይስጥልን። ዋሽንግተን ህክምና ማዕከል።
ጤና ይስጥልን።
አቤት።
ማናችሁ?
hello
hello፣ አቤት። አይሰማም።
ይሰማን ይሰማን። አይ የሆነ እዚህ ኢንተርኔት ላይ አውርጄ ነው እና እንዴት ነው ፍሮ እንትን ፓስፖርት ምናምን ትሰራላችሁ እንዴ? ሽኛላችሁ እናንተ ፓስፖርት ምናምን እናንተ የህክምና ጋር ማዕከል ነው?
ነው የበላችሁት። እኛ ፓስፖርት አናስጨርስም።
ነው እንዴ?
አዎ